አቤት እድል ምንድን ነው ያስቸገረሽ? ቆይ አቤት እድል ይሰማል። ምንድን ነው ያስቸገረሽ? ቆይ
እስካሁኑ ማለት ነው እዛ ኮምፒውተሩ ላይ ያወጣል ወረቀት እሺ እና ዊን የሆነው ወረቀት ሌላ ቦታ scan አያደርግም ማለት ነው እምቢ ይላል እ
እና እዛው ኮምፒውተር ላይ ሲደረግ ደግሞ እሺ ይላል።
ችላችሁ ሞክራችሁ
scan የሚሰሩበት ደውልላቸው ደግሞ Firefox አስከፍቺና ሞክሪው አሉኝ። Firefox ላይ ደግሞ ገብቼ የኢደንን password ስጽፍ አይሰራም።
Okay። ስለዚህ ዝም ብለን በ Firefox እንግባልሽ እና ሞክሪው።
እሺ password ኡን እዛ አስከፍቼ password ኡ ቆይ ማለች መቅደስ ነች የማን ነው?
የኢደን ኤደን ይላኪልን እሺ password ዋን
እሺ